ሰላም ጤና ይስጥልኝ ችልችል
ሰላም እንዴት ናችሁ?
ሰላም እ፣ አሁን ተደውሎልኝ ነበረ ካላነሱ አልፎኝ ነው።
ተደውሎልዎት ነበር? እሺ ቆይ እስኪ እ።
አንድ ይቅርታ ጠብቁኝ።
እሺ
እ፣ ማን ነበረ ስሞት? ይቅርታ መቅደስ
በዚህ ስልክ ነው የተደወለልዎት ወይስ በሌላ?
አዎ፣ በዚህ ነው በዚህ በዚህ ነው።
እ፣ እሺ ቆይ እስኪ አንድ ይቅርታ መልሼ ልደውልልዎት።
ይቻላል።